ሄሎ
ሄሎ ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። ፍሊንትስቶን ነው የደወሉት የሚረዳዎት?
ጅማ ነበር የምደውለው።
እሺ እሺ።
አሁን ብር ልኬ ነበረ በስልክ ላይ
ወዴት
ላክ ብላኝ ልኬላት ነበረ። ከዛ ስልኳ ተዘጋ።
ስሟ ማን ነው ሊነግሩኝ?
አርባ ሰባ አንድ መጨረሻው
አ- okay የምንድን ነው የላኩት?
የአክሲዮን እንትን እሺ የ- የእርሶን ስም ማን ልበል?
አንዱ አለም ብራ ነው ኦኬ አንዷ እንዳለ ማርያንስ ስሟ
እ ኦኬ እንድደውልሎት አደርጋለሁ።
አርባ ስልኳ አሁን ብሎ ብሎ ተዘጋብኝ።
እሺ፣ ችግር የለውም አዎ፣ እንድደውልሎት አርባ አደርጋለሁ።
ሰባ አንድ ነው መጨረሻው።
ችግር የለውም አውቄያለሁ አውቄያለሁ።
እሺ እሺ